ያለ ቪዛ ጅዴ ነኝ። እባክዎን ምን አይነት
አቤት ጤና ይስጥልኝ።
አቤት
ምን አይነት የጉዞ መረጃ ልስጥ ደንበኛችን?
ስለ ውጭ መሄድ ፈልጌ አንዳንድ ነገሮች ለማወቅ ነበር።
እሺ እ የት ሀገር ነው መሄድ የፈለጉት እርስዎ? በምን አይነት ቪዛ?
ቢያንስ በትምህርት፣ በስራ፣ በቪዚተር?
በስራ ነው በሰራተኝነት እሺ በስራ የት ሀገር?